Hello? Hello
አቤት ሰላም ጤና ይስጥልን። አቶ ቢኒያም አቤት ከ We Plus Solution የትራንስፖርት አገልግሎት ሰጪ ተቋም ነው ደውለው።
ማን ነው? ከነው ከ We Plus
ቢዝነስ ምንድን ነው?
የአሽከርካሪዎች የትራንስፖርት አገልግሎት ሰጪ ነው። ለአሽከርካሪዎች ለየት ያለ ነገር ይዞ መጥቶ ነበር።
እሺ አንዴ ዳር ይዤ ልደውል። በዚህ እየነዳሁ ስለሆነ ማየ እሺ እኔ ትራፊክ እንዳይዘኝ እሺ እሺ እሺ